ሄሎ ጤና ይስጥልን ብስት ቤት ራዲቲ
ጤና ይስጥልኝ። እንትን ከሻሸመኔ ነበር ደውልልሽ።
እሺ እንትን የ soccer betting ኡን ለማስጀመር ፈልጌ ነበርና እሺ በምን አይነቱ መጀመር እንደምችል ስላልገባኝ ነው። የመጀመሪያ ነው።
Agent ነህ? agent ለመሆን ፈልገህ ነው እኛ ጋር?
አይ ወስጃለሁኝ። የጀትነቱን ምን ሁሉንም ነገር እንትን ብያለሁ።
Okay installation ምንድን ነው የቀረ?
Almost አሁን ኮምፒውተሩ ምናምን አስተካክዬ Okay ለማስጀመር ፈልጌ ነበርና ትችላለህ።
link ኡ- link ኡንም ምኑንም ስለማላውቀው ወይ ቪዲዮ support ን እንድትልኩልኝ ብዬ ነበር።
ቪዲዮ ቴሌግራም ላይ አልተላከልህም?
ቴሌግራም ላይ ተልኮኛል፣ ግን የ balance ምናምን አሰራሩን ነው እንጂ እ እ፣ መጀመሪያ logi- login ት- link ኡን ምናምን አልተላከልኝም።
Okay እሺ ቴሌግራም ላይ User እና password ም ቴሌ- የለኝም።
ቴሌግራም ላይ hi በለን እና እሺ፣ ከዛ እዛ ላይ እንትን እንልልሃለን እንልክልሃለን። እሺ እሺ። አሁን ሀይል ልጅ አዎ AnyDesk መጫን ስላለብህ installation በዛ ነው የሚሰራው። እሺ አለ እንግዲህ ጭኜበታል።
በቃ በቴሌግራም እናውራ።
እሺ፣ የ shop እንደሆነ ግለጥልን። እሺ እዛ ላይ እሺ።
እሺ እሺ